የለሰላም ጤና
ሌላ ብር አስገብቼ ቤት ፊት አልወጣም ማለት ነው። withdraw withdraw ለማድረግ አ deposit ያረካውን ብር ነው።
አ deposit ያደረጉት ብር ነው።
አ ትንሽ ተጫወትና ይለቅና ተጫውት ተጫውቻለሁ። ትላንት ራሱ ወደ ስድስት ጨዋታ ነው ምናምን የተጫወቱት።
ያው deposit የተደረገ ብር እኮ withdraw ስለማይሆን ነው።
እና እዛው ማለቅ አለበት።
እ አይ ትንሽ ተጫወትበትና ራሱ ይለቅ።